Hey, hello Hello Hello፣ ሰላም ጤና ይስጥልን።
አቤት፣ ሰላም ነው ምናምን።
እግዚአብሔር ይመስገን ሰላም።
Refund paid ተብዬ አልገባም ብሩ Okay፣ መች ነበር የተባሉት?
ለሰላሳ አንድ
እስኪ ስልክ ቁጥር ይንገሩኝ።
ሀያ አንድ እሺ፣ አርባ
አርባ ዜሮ አንድ ስልሳ አንድ
ዜሮ አንድ ስልሳ አንድ
ዜሮ አንድ ስልሳ አንድ ነው።
አዎ Okay፣ ምን fail ሆኖበት ነው?
አዎ paid ሆኖ group fail አድርጎ paid ተብዬ ከሁለት ቀን በፊት ነው ከሶስት ቀን በፊት አዎ።
አልገባም እስካሁን Okay፣ እሺ፣ እጠይቅሎታለሁ። ዛሬ ይደረግሎታል። ይቅርታ በጣም
ግን ቆይቷል እኮ መልስ የለም አዎ፣ አይ ይደረጋል።
ተደጋጋሚ እያሳወቅኩ ነው እ አዎ፣ እሺ፣ አሁን ይደረግሎታል። ይቅርታ በጣም
እሺ እሺ